ሀሎ ሀሎ ሀሎ ሄሎ፣ አይሰማም?
ይሰማል።
ዲስት ቤት ነው የምንዳ።
ዲፖዚት አድርጌ ነበርና አልገባልኝም።
ከምን ላይ ነበር ዲፖዚት ያደረገው?
ወደ ወደ ሻምፒዮን ወደ ቤስት ቤት
ከምን ላይ ከምን ላይ? ከቴሌ ብር ከሽ እኔ ብር መቼ ነበር ያደረገው?
ዛሬ በሌላ ስልክ ነው፣ በዚህ አይደለም፣
ዛሬ ነው ያደረገው?
በዚህ አይደለም፣ በሌላ ስልክ።
እሺ፣ message ኡ ገብቶልሃል አይደለ?
አዎ እሱም message ከቴሌ ብር የገባለህ message ከቤስት ቤት ስልክ ቁጥር ጋር አድርገህ ቴሌግራም account ኣችን ላይ ላክልኝ። እሺ